hello ጤና ይስጥልኝ Best Bet
እዚህ ቁጥር ላይ አሁን withdraw አድርጌ ማለት ነው እሺ
message አልመጣልኝም። ማ- ማዕከል ነው እስኪ ይልኛል።
ምን ይላል
withdraw with- ከቻፓ ውስጥ ማለት ነው ወደ ቴሌብር withdraw ሳደርገው ገንዘብ ሳወጣ እሺ
ቻፓ ውስጥም የለም ቴሌ- ቴሌብር ውስጥም አልገባም። ማ- ማዕከል ነው ሁሌም እንዲሆናል።
እሺ አሁን ደወልክበት ስልክ ቁጥር ነው ስልክ ቁጥር እሺ ቼክ እያደረኩ እንትን አንድ ሺህ ብር ነው hello ሁለት ሺህ ከ- ከሁለት ሺህ ብር ነው መሰለኝ ስንት ነው? ብዙ ጊዜ ነው የሞከርኩት።
ሮሽ
ብዙ ጊዜ ስለሞከርኩት ዜሮ ዘጠኝ ሰማንያ ሁለት ስልሳ አራት አርባ ሰባት አስራ ዘጠኝ ወደ አዎ፣ ገባ ገብቶልሃል አንድ ሺህ ብር ገብቶልሃል ሌላ ያዘ